አቤት
ማርኪን አድርጋር ማምለኪ
አይ በዚህ መስመር ቪዛ ምናምን እያለ ነበረ
አዎ ደንበኛችን ወደ አማርኛ ትራንስፈር ላድርጉለት
ነው።
አዎ በኦሮመኛ ቋንቋ ነው አገልግሎት የምሰጠውና ወደ አማርኛ ትራንስፈር ላድርጉለት። መስመር ላይ ጠብቁን ደንበኛችን።
አቤት መስመር ላይ ጠብቁን።
እሺ
Thank you.